ሎ ጤና ይስጥልኝ ቤስት ቤት ሰላም ነው?
ሰላም ነው ጤና ይስጥልኝ።
አለን አለን ሰላም ነው?
እን ባለፈው ሶስት ቀን በፊት ማለት ነው እሺ
ሶስት መቶ ብር ወደ ዘጠኝ ሰዓት ተኩል ሌሊት እሺ
transfer ም እያደረኩ ለቴሌ ብር ማለት ነው እህ።
ከቤስት ቤት account ወደ ቴሌ ብር እሺ transfer ም እያደረኩ ታሰረብኝ።
አልገባልህም ነው?
አዎ እና ከሳንቲሞቹ ላይ ነው ስልክህን ንገረኝ እሺ።
ዜሮ ዘጠኝ አስራ አምስት ያ የቤስት ቤቱን ነው ወይስ የ normal ስቴ?
የቤስት ቤት የቤስት ቤቱ ዜሮ ዘጠኝ እሺ
አንድ ሰከንድ አንድ ሰከንድ ይጠብቅ። ዜሮ ዘጠኝ ትንሽ የ brother ይቅርታ እሺ።
ችግር የለውም ችግር የለውም።
ደ- ተመልሼ ልደውልልህ አንዴ?
እሺ እሺ ትችላለህ እንደዛ እሺ